አሰላም አለይኩም።
አረ ሰላም ነው።
እግዚአብሔር ይመስገን አባት።
እሺ የሆነ እንትን አይቼ ነበረ Yaris Compact ሁለት ሺ አስራ ሁለት የአርባ ቤት እ አለን
አወቅሽው መኪናዋን እኮ Yaris Compact አይደለ ያለው አ ቢ አርባ ቤት የሆነ gray color አይቼ ነበር TikTok ላይ እኮ አዎ አለን።
እሺ ስንት ነው price ኡ total price ኡ
Yaris Compact ኡ እ
Compact ኡን ማለት ሁለት ሺህ አስራ ሁለቱን አ ሁለት ሺ አስራ ሁለት አዎ
ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር
ሁለ- በ cash
አዎ
ሁለት ሚሊዮን ሁለት መቶ አውቶማቲክ ነው
አዎ
እሺ እሺ መጥቼ አወለኩ